ሄሎ ሰላም ፍቅር ነኝ።
እ፣ ፍቅር ሰላም የለች
ሰላም ምንድን ነበረ?
ናቲ ነኝ ቢያት አሁን ኦርደር ካንስል ሊደረግ እንትን ከስተመር አላነሳም ያለኝ ጋር
ኦኬ፣ አንዴ። ሰላም ስለ ናቲ የምታውቂው ነገር አለ እንዴ? ካንስል ይሆናል ያለት ቅድስት ናት። ደግሞ ሰላም አይደለም።
ቅድስት ቅድስት ቅድስት በስተት ነው ቅድስት
እሺ፣ ኦርደር ነበርን አንዴ ንገረኝ እሺ እንትን ነው ከስተመሩ ስልኩን አንስቷል ደውሎልኝ
እንዴ። ድጋሜ አምጣልኝ ብሎክ ነው።
አዎ ድጋሚ አምጣልኝ ብሎ ድጋሜ አምጣልኝ ብሎኝ ነው መልሶታል ብሎ ካንስል ይሆንላል ተብሏል እንዴ? ኦርደር ኦኬ። ኦርደሩን ምግብ ቤት መልሰው ነበር እንዴ?
መልሼው ነበረ አዎ ይዘልኛል በቃ እሺ፣ እሺ፣ በቃ እሺ፣ እሺ እሺ እ- እደውልልሻለሁ ኮምፕሊት እሺ።
እሺ